Hello ጤና ይስጥልኝ።
ሰላም የተሳሳተ delivery አድርገን ያ ካርድ ስለሌለው ነው ስልኩና location ተሳስተን ሌላ ቦታ ላይ join አደረግን።
አዎ እሱ እንደ እየደወልኩሎት ነበረ።
አዎ።
ሰላም ላይ ነው join ሰላም ያደረጉት?
ላይ ሁለት ሰላም ነው ያለው እና ሰላም ወንድሙ ላይ ያደርጋለሁ ብለን እ፣ አዎ።
ሌላኛዋ ሰላም ላይ ቲማቲም ሁለት ኪሎ join አደረግን።
እሺ፣ ስለዚህ ይሄኛውን ነገር refund እናደርግሎታለን። እ፣ Okay።
ሰላም ጋር እንደውልና እሷ product ኡን የምትወስደው ከሆነ እሷ ለእርሶ refund ታደርጋለች፣ ካልሆነ refund እናደርጋለን እንዲያወጣ አድርገን እቃውን።
እሺ እሺ thank you እሺ፣ እሺ፣ መልካም ምሽት።